ሄሎ
ለው ጤና ይስጥልኝ። ስለሚንጎ ባለ ኢንዱስትሪ እናንተ
በጣም በጣም አዎ እግዚአብሔር ይመስገን። ምሳ ስትበይ ሄሎ አንዴ ዘመዴ ልብስ አለ እዛ ሄሎ
ፍላሚንጎ ባለ Hello.
ሬስቶራንት አዎ ይሰማኛል አይሰማም? ደንበኛችን እ ምን ስለመመለስ
ጤና ይስጥልኝ።
አቤት
ፍላሚንጎ ባር ኤንድ ሬስቶራንት ነው።
ነው ምን ፈለጉ?
ከአሪፍ ፔ ነበር የምደውለው።
እሺ
ይሰማል ደንበኛችን?
አዎ ይሰማል።
ከአሪፍ ፔ ነበር የምደውለው።
እሺ hello እሰማለሁ እሰማለሁ ሄሎ ገላው ይሰማል ደንበኛችን?
ሄሎ
ከአሪፍ ፔ ነበር የምደውለው።
እሺ ይናገሩ
POS ማሽናችሁ ላይ transaction እያየን ስለሆነ ምናልባት እ?
ያጋጠመ POS ማሽኑ ላይ transaction እ?
እያየን አይደለም እና ምናልባት ያጋጠመ ችግር ካለ ለመጠየቅ ኖ ነበር።
ጀምረናል ጀምረናል ተበላሸ ቤቱ ተቃጥሎ ነበረ እሳት ላይ ነበር ቤቱ ተቃጥሎ ነበር እሺ
አሁን ግን ጀምረናል ነግረናል እኮ
እሺ፣ ነግረናል።
ደንበኛችን ያጋጠመ ችግር የለም።
ነግረናል አሁን ያጋ- ያጋጠመን ነገር የለም ደውዬ ጠይቅና ሶስት ዘጠና አምስት ችግር ላይ ካለ ደውለን።
ደውላለሁ እሺ መልካም ቀን።